بنزل هلو هلو هلو Can I still in the street?
بنزل من عند تاكبوت نبري አሁን በቴሌግራም ማሴጅ የላኩት እሺ እሺ ጠብቁን። እሺ አንዴ ሁሉም ያሸነፈው ሰው ሲታወቅ ይለቀቃል ውጤቱ።
ውጤቱ ገና አልታወቀም።
ሁሉም ማለት ብዙ ስለሆኑ አሸናፊዎቹ አዎ ሁሉም አንዴ እስከ ማታ ድረስ እናጠናቀቅና እንለቅላችኋለን። እሺ ትንሽ ጠብቁ።
እሺ፣ ሀይ ሀይ እሺ እናመሰግናለን። መልካም ቀን።
አመሰግናለሁ። እሺ እሺ